እንዴት አደራችሁ? ትላንት በዚህ ስልክ ደውዬ ነበረ። ቤዛ ፈልጌ ነበረ።
የተላ አምቡላንስ ስልክ ነው።
እ?
የተላ አምቡላንስ ስልክ ነው።
እኮ ቤዛ አምቡላንስ ነው አይደለ?
አዎ፣ አዎ።
እኮ አይ እሷን እሷን ማገናኘት አትችልም።
አሁን መገናኘት አልችልም፣ ግን ማለደልና አይ ት- ትናንትና ተገናኝተን ነበረ እዲ- በዚህ ስልክ ደውዬ እና ሂሳብ ለአስራ አንድ ነበረ
ምን ምን ዛሬ ነበረ የአንደኛው መኪና እንትን ክፍያ እና በዚህ ጉዳይ እ፣ አስታውሽልኝ ብዬ ነበረ።
እሺ፣ ስልክሽን forward አደርግላታለሁ። ስምሽን ንገሪኝ፣ ወይም ስም?
ባንክ ታደርግልሻለሁ። አዎ፣ ስም ልንገርሽ?
አዎ፣ ስምሽ ሩት ሩት ማረኝ ሩት ማረኝ።
እሺ፣ እሺ፣ ስልክ fix አደርግልሻለሁ።
እሺ።